ነው።
ሄሎ፣ ሰላም ጤና ይስጥልኝ።
ሰላም
ምን ልርዳ?
እንትን ነበር ኮድ ልንገርሽ እና ቦነስ አለ የለው የሚለውን ለማየት ነበር።
እሺ ንገረኝ።
አስራ አንድ ሀያ አራት
አስራ አንድ ሀያ አራት
ስልሳ ሰባት ስልሳ ሰባት ሰማንያ ሶስት ነው። ቆይ እስኪ አንዴ ስልሳ ሰባት አይደለም እሺ
እ ሰማ- ሰማንያ ሰባት ሰማንያ ሰባት ሰባ አምስት
ሰባ አምስት አ እሺ ሀምሳ ብር ቦነስ አለ። እሺ ሀምሳ ብር ቦነስ እሺ
እሺ